ሌቦች እንሄዳለን እስቲ ይኸው አናግራት። ፎርሙን አልያዝከው? አናግራት። እሷን ሄሎ፣ አቤት።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
እሺ፣ ደውለህ ነበረ
መቼ? አሁን ነው?
ቅድም?
በዚህ ስልክ ነው?
አዎ።
ኧረ አልደወሉም።
አይ ደውለህ ነበረ፣ ሚስኮሉን አይቼ ነው ለዛ የደወልኩልህ።
ተደውሎልኝ ነበር እንጂ አልደወልኩም እኔ።
እሺ፣ ምን ልርዳ?
ኧረ ምንም ይህ ቴክኖሎጂ ነው። አቢሲኒያ እ?
ባንክ ፈልገና፣ አቢሲኒያ ባንክ ፈልገና፣ ኦኬ። ቀድምማ ተ- አስረድተውኛል ብያለሁ።
በቃ እኮ አቢሲኒያ አይደለም ይህ ስኬት ስለሆነ ነው እየተምታባታባቸው ብዙ ሰው እየደወለ ስለሆነ ኦኬ። አዎ አልስኒ ያለው ነበር። አዎ ትክክል ነሽ።
በቃ እሺ፣ እሺ።
እናመሰግናለን።